Sarah Delivery Service. Hello. Hello.
Hello ወይ አንድ ምን?
እዚህ ጋር ብር ተሳስተሻል መሰለኝ። አንድ order number ኡን ልንገርሽ። እኔ ጋር የሚለው ሰላሳ ሶስት ነው፣ እሷ ጋር ደግሞ ሀያ ምናምን።
እኔን ነው እ?
አዎ እዚህ ጋር የሚለው እኔ የሚያሳየኝ ሰላሳ ሶስት ነው።
ምኑ ነው ሰላሳ ሶስት ያሳየ
ብሩ እ?
አይ እኔ ጋር የሚያሳየኝ ብሩ ብሩ order number ኡን ንገረኝ።
እሺ፣ ቆይ አንዴ። Order number ኡ ሀምሳ ሶስት ዘጠና ሰ- ዘጠና ሰባት
ዘጠና ሰባት እሺ፣ ሀምሳ ሶስት ጠቅላላ ዘጠና ሰባት የሚያሳይ ብር ነው።
አዎ
ስምህ ማን ነው?
ገዛኝ
ገዛኝ። እሺ አንዴ ጠብቀኝ፣ ክፈትልኝ።
መስመር ላይ ነው።
አዎ መስመር ላይ ጠብቀኝ እና
አይ አንቺ ብቻ ነሽ እንጂ አሁን እንጂ Complete እኮ ብለዋል ገዛኝ።
እኮ ብሎም እኔ customer ኣ ጋር እንዴ customer ኣ ጋር ሳሳያት ሰላሳ በፊት ሶስት ብር ከሀምሳ ነው የሚያሳየው ስንት ስንት እ?
ስንት አራት መቶ ሰላሳ ሶስት ብር ከሀምሳ ሳንቲም ነው የሚያሳየው እኔ ጋር አንቺ ጋር ነው የሚያሳይ። customer ኣ ጋር ደውላችሁ ደግሞ ሰላሳ አራት መቶ አስራ ምናምን ብር ነው መሰለኝ አሏት።
እሺ እንትን ላስተላልፍልህ ገዛኝ። እንደዛ ከሆነ አራት መቶ ሰላሳ ሶስት ብር ከሀምሳ ሳንቲም ነው የሚያሳየው እኔ ጋር።
እኮ በቃ አሁንማ እሷማ ሰጠችኝ። እኔ ያው እኔ ልንገርሽ ብዬ ነው።
እሺ እሺ